ቢጠራን አይነሳም
እ አይነሳም ማለት hello
አምቡላንስ ፈልገን ነበር።
ጤና ይስጥልኝ ጤና ይስጥልኝ።
ተድላ አምቡላንስ ምን ልታዘዝ?
አምቡላንስ ፈልገን ነበረ።
እሺ የት የት ነው?
ከዚህ ከዘነበ ወርቅ ሆስፒታል ወደ ላንድ ማርክ
እ፣ እስኪ አንድ ጊዜ የ patient ኡን condition ይነግሩኛል?
አ በእድሜ ትልቅ ሰው ናቸው። እንትን ላይ ወድቀው ነው ምንድን ነው መታጠቢያ ቤት እና ትንሽ በጆሯቸው ምናምን ደም ይፈሳል ያለው እም?
አሁን ላይ ነው emergency ነው?
አ እዛ ገብተው ነበር። አሁን እንትን አላደረጉም። ወደ ላንድ ማርክ ላይ ነው።
እኮ ከየት ነው መነሻው? ከቤት አይደለም ከሆስፒታል ነው?
አይ ከሆስፒታል የት ሆስፒታል ነው?
እዚህ ዘነበወርቅ ዘነበወርቅ emergency ውስጥ ነው ያለው።
እሺ ከዘነበ ወርቅ ወዴት ነው የምትሄዱት?
ላንድ ማርክ እሺ ላንድ ማርክ communicate ተደርጓል? ያውቃሉ አይ እንደምትሄዱ?
አልተደረገም። አይ አላወቅም።
ቅድሚያ ማወቅ አለባቸው እንዲቀበሉት።
okay ስለዚህ ምን እሱ ጋር ምንድን ነው የምናደርገው? sorry እንትኑ ለማላውቀው ነው። ደውለን እ፣ እንትን እንበላቸው አዎ፣ ምንድን ነው ለላንድ ማርክ ማድረግ ያለብን?
ከሆስፒታል ከሆስፒታል እም፣ ለላንድ ማርክ እንዲደውሉላቸው አድርጉና ከዛ በኋላ እንደዚህ አይነት patient ብለው ያስረዷቸው። ልናመጣ ነው ቦታ አላቸው ወይ ምና- ምክንያቱም ይዘናቸው ሄደንም አንቀበልም ቢሉ እናንተ ናቸው የምትጉላሉት ብዬ ነው።
okay
ቅድሚያ confirm ማለታቸው መታወቅ ስላለበት ሆስፒታሉ communicate እንዲያደርግላችሁ ነገሩና ከዛ ይዛችሁ ማነው?
እንደምትመጡ አዎ፣ ሆስፒታሉ ነው communicate እንትን የሚያደርግልን።
ጠይቋቸው። ሆስፒታል communicate አድርጉልን ወይ ስልክ ስጡን በሉና አውራቸውና ከዛ ላይ ደግሞ ደውዬ አረጋግጣለሁ።
እሺ
እሺ ስማ